hello ጤና ይስጥልኝ።
አቤት።
ከአሪፍ ፔ ነው የምደውለው። ተቋረጠብዎት?
አ ተቋርጦብኝ።
አዎ፣ እሺ። ስልክ ቁጥሩን ይይዛሉ?
እሺ ዜሮ እሺ ንገሪኝ።
ድምፁ ተቆራረጠ። ደንበኛችን እሺ ንገሪኝ። እዚህ ጋር ይሰማኛል።
እሺ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት ስልክ በዚህ ነው የምልከው።
በዚህ ስልክ ቁጥር ቴሌግራም account ኣችን ላይ እን- እንደገባ ይገባልኛል እዛ
እ፣ ቴ- ቴሌብር ላይ የደረሱትን መልእክት ለእኛ ሲልኩ እኛ ደግሞ እናስተላልፍሎታለን ወደ ባለሙያዎች።
እሺ
እ፣ ሌላ የምረዳውት ነገር አለ ደንበኛችን?
ሌላ የለም።
እሺ ስለ ደወሉ እናመሰግናለን። አገልግሎት ላይ ያለውን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።
እሺ